ሄሎ ሄሎ ሄሎ ጤና ይስጥልኝ ምሽት ቤት
አገርቲ ብር ለኒና ብር ቁጠኒ ኬሳ ምናጀላ ፉዳቴ ቆይ አንዴ ቆይ አንዴ ኦሮምኛ የሚችል ሰው ላገናኘ ቤኪ እንትንሽ ኦን ነው እንዴ ዌብ ስፕሪክ ነው
በስልኩን ስልኩን ተቆርጦ ምን እንደመሰለ እንጃ አስር ብር ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ለጋሙ
ለጋማ ለጋማ
እሺ እሺ አስር ብር ስልኩ አስር ብር ተቆረጥብኝ ቴሌ ወሰደ
እህ
ለዛ እኮ ነው ምንድን ነው
አስር ብር አስር ብር እሺ
ተቆረጠ ወሰደ ቴሌ
እ ተጫውተህበት ነው ወይስ ምንድን ነው
እ ተጫውተህበት ነው
አዎ
እሺ ወይስ ማለት ተበልተህ ነው
አዎ
OK እሺ እኛ ምን እንርዳ ታዲያ
እሺ
hello
እሺ እሺ እሺ እ ምን እሺ ምን እንርዳህ
silver ነው አደኒሻ silver ሙዚቃ ፈልጋለሁ ሙዚቃ hello
hello ሙዚቃ ነው ፈለግኩ ሙዚቃ አዎ
እኛ ሙዚቃ አንሰጥም እሺ
እሺ እሺ